ሄሎ ሄሎ ሰላም ጤና ይስጥልን ትንቢት አቤት ከ We Plus ነበር ምደውለው ከዊ ፕላስ አዎ የእኛን መተግበሪያ ወርደው ነበር
ምን ነበረ ይሆናል እኔ እንጃ application
እሺ እና አዎ።
የ አዎ ለተጠቃሚነት ነው አዎ እሺ እርስዎ የተመዘገቡት ግን አሽከርካሪዎቻችን የሚመዘገቡበት ላይ ስለሆነ እሺ ተጠቃሚ ስለሆኑ አገልግሎታችንን ለማየት ከሶስት መቶ ሀምሳ በላይ ጌሞችን ለማየት እንዲሁም አሸናፊ የሚያደርገውን referral code ለማግኘት እዛው ም።
ያወረዱበት Play Store ላይ We Plus Solution User
እሺ እሷን አውርደው እንዲጠቀሙ ለማለት ነው።
እሺ እሺ እሺ አመሰግናለሁ።
እሺ